ጤና ይስጥልኝ ሁሉ ስፖርት ነው ባክዎ ልርዳዎ?
ከሁሉ ስፖርት ወጪ ስናደርግ ወደ ቴሌብር የገባ ነገር የለም እዛም የለም ቴሌብርም የለም ምንድነው ቴሌግራም ላይ ልከው ነበር
አልላኩትም ከዝውውር ታሪክ ላይ ያልገባሎትን ፎቶ ያንሱና በቴሌግራማችን ይላኩልን
okay ምኑ
ከዝውውር ታሪክ ላይ አሁን አልገባልኝም ያሉትን transaction ፎቶ ያነሱና በቴሌግራማችን ይልኩልናል
okay ብሩ ነው ያዙን። አዎ የገንዘቡን መጠን ማነው ከዝውውር ታሪክ ላይ አውጥተው
እሺ ቁጥር ያዙኛ ነው የቴሌግራም
እሺ
ዜሮ ዘጠኝ ሰባ ስምንት ዜሮ እዛ የለም እንዴ በእንትኑ
ምኑ አለ በዝርዝሩ በ- በዛ ቴሌግራም የሚል
ይሄ ጥያቄ ምልክቱ ላይ ነው አዎ
website ኡ ላይ ያለው ነው ትክክለኛ ሌላ ቴሌግራም ላይ እንትን እንዳይሉ እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ስለዚህ ምንድን ነው የሚልከው
የዝውውር ታሪክ
የዝውውር ታሪክ ማለት
ማለት የዝውውር ታሪክ ምን ማለት ነው የ history ነው አዎ ትራንዛክሽን ሂስትሪ ማለት ነው ኦኬ እሺ